ጤና ይስጥልኝ ቻፓ።
ጤና ይስጥልን።
አብሮ ይስጥልን።
ማ- ትናንት ስድስት ሺው ከራሞት ወደ እንትን ልኬ ነበር ወደ ቴሌብርና አልገባም ስድስት ሺው
እሺ የቴሌ ብር ቁጥር
እ?
የቴሌ ብር ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ አምስት
ዜሮ ዘጠኝ ሀያ አምስት ሀያ አምስት ዜሮ አምስት ዜሮ አምስት ስልሳ ዘጠኝ አርባ ስድስት ስልሳ ዘጠኝ አርባ ስድስት አርባ ስድስት ነው ስልሳ ዘጠኝ አርባ ስድስት አዎ
በዚህ ቁጥር እኛ ጋር አልመጣም። እሺ ባሞትን ደውሎ ይጠይቋቸው።
እ?
ባሞትን ደውሎ ይጠይቋቸው። ወደኛ አልመጣም።
እሺ የባሞት